መሬቱ በስልሳ
ሄሎ
ሄሎ፣ አቤት አቤት
አቤት፣ ሰላም ኖት?
አላ
ያለፍኩት ጨዋታ አልበረም በመ
እሺ ካሻር ኮዱን ንገረኝ
ካሸርን ኮዱን አስ- አስራ ሁለት አስር
አስራ ሁለት አስር
ሰላሳ አራት ዘጠና ዘጠኝ
መርቶልሃል
እሺ ሁሉም እሺ ደርሷል። ቦነስ ገብቶልሃል ቦነስ እሺ እሺ እሺ፣ እናመሰግናለን።
እሺ እኔም አመሰግናለሁ